በአካል ስትለይ ስጠፊ ከጎኔ መንታ ልቀስ ልፋቴን ድካሜ ካሳጣሽው ተስፋ ለምን አልከፍ እስከ መቼ ድረስ ልበልቀን አደፋ መቼም ሰው አልሆንኩኝ ብደክም ብለፋ እንዴት እኖራለን ጠምዶ እንዳላረሰ ቤቴ ከመድረስ ጎጆ እንዳልነበረ ስንት እንዳላየሁኝ ድካሜ ካጠወኝ ሲጠፋ ብርሃኑ መሄድ ይሻለኛል እኔስ መመነኑ ስንት ከበደኝ አንጀቴን ልሰራው እስከ መቼ ድረስ በደሌን ልቻል ይግባኝ የሌለው ፍርድ ጎጆዬን ሲያፈርሰው የሚያልቅስ መጣ ባዬ ላፍሱ ይግባኝ የሌለው ፍርድ ጎጆዬን ሲያፈርሱ ናይን የሚያልቅስ መጣ ባዬ ላፍሱ ቢመረኝ ቢገባኝ ብቻ ነኝም ኑሮ ዛሬም ጸጸት ቢሆን ነገም ግርግሮ ሆዴ በመቻል ይገፋል ሆዴ ቀን እስኪያልፍ ያለፋል ሆዴ መቻል ምን ያስገፋል ሆዴ መቻል ዳር ያደርሳል ትማ መቼም ሆድ ያስብሳል ያገዘ ማን ከማን አነሰ እሹሩር ብዬ ላስታመው ገላዬ የኑሮ የንጥላ ካጣ ማረፊያዬ በአካል ስትለይ ስጠፊ ከጎኔ መንታ ልፋቴን ድካሜ ካሳጣሽው ተስፋ ለምን አልገባ አትጨነቅ ወዴ ሲቀር ለሚቀረው ለዚህ ፍራሽ ገላ አፈር ለሚሆነው ሰው ለሰው ይሞታል፣ ሰው በሰው ይረታል። የነገር ሰው ለሰው ይሞታል ሰው በሰው ይረታል። የነገር ማን ያውቃል? የቤቴ ምሰሶ ግድግዳ ማገሩ ፈረሰ ማጀቴ አልፈኝ ጉራንጉሩ ለካስ በደል ሲያጣ ካሳ ያመኑ ሲከዳ ውለታም ሲረሳ ክፉሽን አልወድም ይቅናሽ ብሄድሽበት እስኪ የኔም ጓዳ ችግር ይንደድበት ክፉሽን አልወድም ይቅናሽ ብሄድሽበት ጓዳ ችግር ይንገድበት ማጣት ሹሩሩ በደል ሹሩሩ እንዳማሩ ማለፍ ወዴነው ሀገሩ ወዲ ክደት ወዲ ያስበሳል ቻል እንጂ ወዴት ይደረሳል ውሎ ሲያድር ቀን በቀን ይክሳል ወዲ የቻሉት አይገፋም ወዲ ላይ አልፋ ያለፋም ታገሱ መቼም ተስፋ አይጠፋም ወዲ በመቻል ይገፋል ግዛ መታገስ ያተርፋል ዛሬም ነገም በየጥናው ያልፋል ወዴ መቻል ዳር ያደርሳል ትማ መቼም ሆድ ያስብሳል የታገሰ ማን ከማን አነሰ የታገሰ ማን ከማን አነሰ የታገሰ ማን ከማን አነሰ ታገሰ ማን ከማን